ሄሎ ጤና ይስጥልን ችብችብ አለ ጤና ይስጥልኝ። ሰላም ነው?
ጥልን እግዚአብሔር ይመስገን። አሁን ደውዬ ነበር በና በዚህ ስልክ እሺ አ፣ አንድ በቆሎ ባለፈው በሀያ ስድስት ያዘ በቆሎ ነበር እስካሁን ድረስ አልመጣልንም። ካልሆነ ሪፈንድ አድርጉልን። እሺ እሺ ሪፈንድ እናድርግሎት አዎ ሪፈንድ ይደረግልኝ። ምክንያቱም እሺ እሺ ቅርታ በጣም ያው ዊራውስ አቅራቢያችን እስካሁን ስላላቀረበ ነው በቃ ችግር የለውም ሪፈንድ አድርጉልኝ። እሺ አሁን እሺ እሺ አሁን እንጠብቃለሽ። ሪፈንድ አድርጉልኝ። እሺ እሺ እሺ፣ ግሩፖች አሁን የሚጨቃጭበኝ ስለሆነ እሺ አ፣ ለእነሱ እንሰጣቸው። በእኔ ስም ነው ሪፈንድ አዎ የምታደርገው?
አጠቃላይ በእርሶ አዎ።
ነው አ፣ የሚመለሰው እሺ አድርጉትና እኔ እነሱ ከፋፍላለሁ።
እሺ እሺ እሺ እናቴ፣ መልካም እሺ